ማርኝ ማርማ እስካሁን ደግሞ በማሬ ሁሉንም የቻልከው ነበር የመሰለኝ። ትረዳለች። እኔ በራሷ ልክ እንደገባሁ እሷ ናት ያስረዳችኝ። አዎ ከኔ በፊት ነበረች እንደ እ hello hello hello፣ ሰላም ጤና ይስጥልን።
ሰላም ጤና ይስጥልኝ።
አብሮ ይስጥልን። ከችፕችፕ ነበር የምደውሉት እሌኒ
እሺ ኤሊያና ነው። ይቅርታ አዎ